እየሰራን ስለሆነ እና ደግሞ group ም ሰጥቶናል። group ም ሰጥቶናል።
hello ጤና ይስጥልኝ። ከቺፕቺፕ ነበር የምደውሎት። complain ነበሩት order አድርገን መጣ አይተም ነበሩት።
አዎ ሽንኩርት ምናምን አዝዘን ነበረ።
ሽንኩርት ነው ያልመጣው።
ሽንኩርት ሌሎቹ ደግሞ ለምን እንዳልመጣ አላውቅም። የእኔ እንደዛ ነው ያልመጣው።
የእርሶ ሽንኩርት ነው የቀረው።
አዎ የት ነበር location ኑ?
ሰሚት ጊዮርጊስ።
እሺ ነገ መቀበል ይችላሉ? እሺ ነገ እንልካለን። ሰሚት ነው አይደል ያሉኝ?
አዎ ሰሚት ጊዮርጊስ።
እሺ እሺ፣ እናመሰግናለን። መልካም ምሽት።
አሜን። አሜን። እሺ።